ሄሎ
ሄሎ ሶፊያ ቅድም ያልኩህ ሜክሲኮ ያልኩህ ሎኬሽን ማለት ነው። ሽንኩርት እሺ።
ይዘኸው አላል ፕሮዳክቱን ፕሮዳክቱን ጥሎ ነው የመጡት።
ማን ነው ጥሎ የመጣው?
ስቶር ነው አስቀምጠው የመጡት አይደል? ቆይ አንዴ ልይ ዳርያን።
እኮ ቼክ አድርገህ ለምን አትነግረኝም?
እሺ፣ እርግጠኛ ሆነህ አንዴ።
ብትነግረኝ አይ እኔ እኔ ስላልጫንኩኝ ነው አሉ። ያ ጫነው ያ ማለት ስር ነው ጫነው
እኮ እና አልተጫነም።
እኮ ሊያ እንዴ
እሺ ሄሎ
እቃው ጭኗል። እቃው በቃ ተጭኗል።
ስለዚህ አንተ ነሽ ታደርስልስ ሜክስ ከጀሞ እንዴት ወደዛ ልንሄድ ነው? እ እ መስመርህ እኮ በዛ ነው አይደለ ሶፊያድ?
የት የት ሄሎ ሄሎ
ሄሎ
ሄሎ ሄሎ አቤት አቤት ሶፊያድ እ አቤት
እ፣ የማን ነበረ ስሟ? የሜክሲኮ እ።
ለምንድን ነው ያላደረስክላት? ብልን ችግር ነበር።
እ እ በዛ ነው በሜክሲኮ አር- አይሰማም።
ይሰማል አሁን ይሰማል።
በሜክሲኮ በልደታ አድርገ ነው ደግሞ መሄድ ያለብህ። ሶልድን አናግሬው ነበር እና ለምንድን ነው ያደረግላት?
ሜክሲኮ እኮ እሷ እንትን ናት እኮ ተይዮት እኮ
እኮ ሜክሲኮ ነው ሁላችሁ ሎኬሽን እዛ ነው አንተ የምትሄደው።
እዮ እኮ ሜክሲኮ ናት ቸርችል ቴክሳስ እኮ አረ እሷ የት ነች? የት ነች ያለችው?
ቴክሳስ እዮር ናት ቴክሳስ እንደዛ ቸርችል እኮ ነው ትሳለችው።
እዛ ነው ያለችው። ደውልላት። እዛ ያለች የደወላል ልጅ እንደዛ ነው እንደዛ ነው ብሎ ነገረን። ቴክሳስ ቼክ ናት አድርግ- አለ። ቆይ እኔ ቼክ ቼክ ላድርግ።
እናረጋትና ቆይ እሺ፣ እሺ፣ ቼክ እና- ልደውልላት እኔ።
አ ደውልላት።
እሺ። ክርስቲያን ዝም ብሎ ነው እንዴ?